Madame Thérèse Mandelsfruit.
ሄሎ ሄሎ፣
አቤት ሲሰራ ወይ ሰላም ነው?
አዎ ሰላም ነው። አሁን ያናገርኩት ልጅ ያገናኘኛል።
አ ማንን ያናገርከው?
ወንድ ልጅ ምን ነበር ያናገርከው? ስለምን ነበር ያናገርከው?
እም፣ ከሮብ በዚህ ሰዓት ላይ ዲፖዚት አድርጌ ሰላ- ዘጠና አምስት ብር እሺ፣ ያልገባልህ እና አልገባልኝም።
እ፣ ኤልያስ ኦ፣ አንተ እና ያናገረህ ዘጠና አምስት ብር ዘጠና አምስት ብር ዲፖዚት ሮብ ኢዮስያስ ዘጠና አምስት ብር እ፣ ሀሚድ ዲፖዚት ዘጠና አምስት ብር አናግረዋል። አገናኘኝ ይለኛል። እ፣ ሰው አዲስ አይደል?
ሄሎ ሄሎ
ሄሎ፣ ሄሎ። እሺ እሺ፣ ዘጠና አምስት ብር አ እያየሁት እኮ ነው።
አይ አንዴ እሺ አ-
እሺ